ሄሎ
ሄሎ ጤና ይስጥልኝ ጤና ይስጥልኝ። እባክዎትን ምን ልርዳዎት?
እ text ይመጣብኛል እና ምን ምንድን ነው የእናንተ አገልግሎት? ለምን ተላከብኝ?
አንቺ ምን አይነት text ነው የሚላክለት?
እ ዘጠኝ ሰማንያ አምስት ዘጠኝ ሰማንያ አምስት የቴሌቪዥን አገልግሎት ነው። game ነው። game ኡን ተጫውተው እድሎትን ሲሞክሩ የቴሌቪዥን
ምንድን ነው ጌሙ?
ምናምን እድሎትን ይሞክሩና ጥያቄ ይመልሳል እውቀት ማለት ነው።
አይ ሰብስክራይብ አርግኝ። እኔ አልፈልግም፣ ባለ ፍላጎቴ ነው የመጣውና የቴሌ ስታፍ ነኝ። ሰብስክራይብ አርግኝ። አሁን አንሰብስክራይብ ዳርግኝ።
ሰማንያ አምስት ምንሰላል ብለው ስድስት ቁጥር ተጭነው ማቋረጥ ይችላል።
ምን ምን ኮከብ ዘጠኝ ሰማንያ አምስት ምንሰላል የሚል ኮከብ ዘጠኝ
ሰማንያ ሰማንያ አምስት መሰላል ከዛ አዎ።
ዳያል ስድስት ቁጥር ላይ ይመ- ዝርዝር ይመጣሉታል። ስድስት ቁጥር ለማቋረጥ የሚላለ ስንት ማቋረጥ ይችላሉ?